ሸጊቱ ሸጊቱ ሸጊቱ ሸጊቱ አሁን ምን ያረጋል ነገር መለካከም በአባቷ ያልሆነ ባያት ምን ልጠቀም ባያት ምን ልጠቀም ባያት ምን ልጠቀም ኢ ኡሁ እኔ የልጇ ልጅ እሷ የእናቴ እናት አኳ ሆና ሁሉ እንዳያት እንዳያት እንዳያት እንዳያት እንዳያት እንዳያት ኢ ኡሁ ወይፈናውም ቢታመም ጊደሯም ታመመች ወይፈኑም ቢታመም ጊደሯም ታመመች እረ ለመሆኑ ያቺ እስላም እንዴት ነች? ኡሁ ጉልበቴን በስራ እስካለሁ በልቼ አጥሜን ከምድር ላይ ሄዳለሁ ትቼ ይሄዳለሁ ትቼ ይሄዳለሁ ትቼ ኡ- ኡሁ የኔ ኑሮ ቀርቶ ያንቺ ሲለወጥ ይሄዳለሁ እንጂ የለም መቀመጥ ይሄዳለሁ እንጂ የለም መቀመጥ ክርስቶስ ሲመጣ ሊፈጽም ቃሉን ከዳገት ሩጫ ማነው የሚድን? እስከዚያው ድረስ ግን መብት አለኝ አውቃለሁ። የእንግድነቴን ነው መደሰት እሻለሁ። የእንግድነቴን ነው መደሰት እሻለሁ።